ያሰንበክቲቭ አብሮች ተገ ሄሎ
ሄሎ ሄሎ፣ አቤት ሰላም ነው።
አለ እግዚአብሔር ይመስገን ሰላም ነው።
ከሰሜን ወሎ ሀገረ ስብከት ለህዝብ የተላከ ደብዳቤ ነበርና ይምጣ ብለዋል። አድሬስ ተብዬ ነበርና እንዴት ነው ማድረግ ይችላል?
ማን ይላከው? ይቅርታ
አቡነ ኤርሚያስ
እኛ አዘጋጅተን ወይስ እርስዎ በበጎ- እ?
በጎ እ?
አድራጎት እንዲደረግለት እ?
ለቤተ ክርስቲያን እርዳታ እንዲደረግለት ነው የፈለጉት?
አይ ምንም አላወቅኩም። እኔ ግን ያው ይምጣ ብለዋል። ኮሜዲያን እሸቱ ይምጣ ደብዳቤው ብለዋል ብሎኛል። አዎ አሁን ላይ እየተቀበልን አይደለም። አዲስ ምዝገባ እየተቀበልን አይደለም። እጃችን ላይ ከአንድ አይ አይ ሺህ አይ በላይ- እንደ- እንደዛ አይመስለኝም። አዲስ አይመስለኝም።
የቆየ ነው።
አ የቆየ ነው እና ከላሊበላ አካባቢ ምናምን ነው የመጣው።
አዲስ ምዝገባ ቢሮአችን- ካልሆነ ነው የምንቀበለው እኛ። አዲስ ምዝገባ ከሆነ ጨርሰናል ማለት ነው።
አይ እሱን አውቃለሁ፣ ወይ ደውለው ስልክ- እሺ፣ ግን ለሱ ለሱ የሚደርስ ደብዳቤ ነው። በግል ጉዳይ ይሆን በምን ይሆን አላውቅም። ለኮሜዲያን እሸቱ ነው የሚለው እና እ፣ ምናልባት እናንተ ጋር መጥቼ የምታደርሱልኝ ከሆነ በምን
ቦሌ ደንበል ፊት ለፊት አበሮች ህንፃ አራት መቶ ሰባት አበሩ ላይ ነው
አዎ፣ አራት መቶ ሰባት
ስንት ሰባት ሰባት ደንበር ፊት ደንበር ፊት ለፊት አበሮች ህንፃ አራት መቶ ሰባት አራት መቶ ሰባት